Hello hello Hello.
Abel, Abel.
Ah.
ሰላም እግዚአብሔር ይመስገን።
ያሪስ compact ትሸጪ እንዴ? የት አለች?
ያሪስ compact ስንት ሞዴል?
ሁለት ሺህ አስር በአምስት ሀምሳ ባንክ ነበር።
ሁለት ሺህ አስር
አዎ፣ አሁን አሁን እያወራች ያሉት ፈለግ።
okay። ሁለቱ ሰዎች አ፣ አ፣ አ፣ አ።
እያወሩኝ የነበሩት አይ አይደለም አይደለም፣ የ- ይኸውልሽ ሁለት ሁለት ሺህ አስር አምስት ከ- ከሀምሳ ባንክ ያለበት manual ማለት ነው።
okay okay። automatic እኮ ነው እሱ ነገር።
አትማረክ ነው እንዴ?
አ አለሽ እንዴ በ manual በ manual የለኝም compact።
ብ- ምን አለሽ ታዲያ በ manual?
ማን ለራይድ የሚሆን በባንክ ነው ወይስ cash ነው?
አ፣ ባንክ እንጂ cash ባንክ ነው።
ከሆነ ቪትስ ነበረኝ በ manual።
ባንክ እንጂ።
በባንክ manual አሁን እጄ ጋር ምንም የለኝም።
cash እ፣ እንደ እንደ mini ምናምን ይመቻል። half mini እንደ ኤቭሪ የምትመስል መኪና ማለት ነው።
ኤቭሪ መስል መኪና አዎ፣ የ- ም- አ፣ ሁለት ሺ እኛም ቦ- አስር ሞዴል አ፣ ሁለት ሺ አስር ሞዴል ነች። ride መግባት ትችላለች። ኤቭሪ ነው የሚመስለው መኪናው። ሱዙኪ አይደለም እንጂ ይሄ ቻይና ነው። አራት ፒስተን ነው።
ም- ምንድነው ምርቱ?
ሀፍ ሚኒ ቻይና።
ቻይና አ የ- የን የን ቦ- ቦታሽ አ፣
መስቀል ፍላወር መስቀል እኛ ፍላወር።
መገና- መገናኛ ነች እየወጣ ነው።
አዎ አንድ ሚሊዮን ነው የምትባለው። አንተ እስከ ስድስት መቶ ሺህ ካመጣህ ቀሪውን ባንክ እናመቻችልሃለን።
እኮ ሌላ መጥቼ ሌላ አማ አዎ መገናኛ ነኝ።
ይቻላል ይቻላል።
እዛ ድረስ እደውልልሻለሁ። ጠፋ እሺ እሺ